ሄሎ ሄሎ አቤት ይቅርታ መልሼ ደወልኩለት።
እ የ deposit ኡን text ይላኩልኝ። እሺ ቴሌግራም ቁጥራችን ልንገሩት።
እ ይህ መጨረሻው ሰላሳ ሰባት ነው ሰባው ምናምን
አይደለም ዜሮ ዘጠኝ ዘጠና አምስት ሰላሳ አንድ ወይ ዜሮ ዘጠኝ
ዘጠና አምስት በአንድ ጊዜ ዜሮ ዘጠኝ ዜሮ ዘጠኝ ሰላሳ አምስት ሄሎ ዘጠና አምስት ዜሮ ዘጠኝ ዘጠና አምስት ዜሮ ዘጠኝ ዘጠና አምስት ነው አዎ
ዘጠና አምስት እሺ
ሰላሳ አንድ
ሰላሳ አንድ
ሰባ አንድ
ሰባ አንድ ሰላሳ አንድ
ሰላሳ አንድ በዚህማ ልክ ያለው መሰለኝ
በዚህ ስልክ ነው ቴሌግራም የሚጠቀሙት እርስዎ?
እኔ አዎ ልክ ያለው
ይሄ ነው የቴሌግራም ስልኮት ልፈልገው። በዚህ አዎ አዎ ስሞትም አለበት
እንዳለ
ከሁሉም ነው አይደለ? ከዛ በኋላ ስምንት መቶ ብር አስገብቶ ነበር አይደል?
እ አዎ ከዛ በኋላ አዎ
እሺ፣ አግኝቼዋለሁ።
አራት መቶ ሰማንያ ነበር የሚቀድመው። ከዛ በፊት ራሱ አለ፣ ግን እኔ ይቅርብኝ። እኔ እችን ብቻ ፈልጉልኝ። ስልሳ ምናምን የማታውቁት
ይህ ላኩና check እናደርግሎታለን። እሱንም
ይህን ብቻ እኔ
እሺ፣ ቼክ እናደርግሎታለን።
እሺ።
እሺ፣ መልካም ጊዜ እንላት።